hello ጤና ይስጥልን ቤተሰብ ተነስተ ሰላም
አቫተር የሚለው አልሰራልኝ ብሎ በቴሌግራም ላክ ለሽ ነበረ ወይ ሌላ ሰው ነበርና ልኬ ነበር እና እሺ
አይቸዋል ማን ልበል ስምህን እሺ ቴሌግራም ላይ በማስም ነው የላክልን ደሻው ደሻው
እንደሻው ነው የሚለው እ?
እንደሻው ነው የሚለው ቴሌግራም አ ስልሽ አ አ አ የሚያወራ ሰው የለም እንደሻው እ?
ያወራ- ያወራክ ሰው የለም
አይ የሆነ እንደ እንትን አሉኝና support ምናምን ብለው አዎ የማስም ነው ያለበት ስሙን እ?
ንገረኝ ስም ንገረኝ እስቲ ያወራክን ሰው okay ስም ስሙን እንትን አላረገልኝ በቁጥር ነው የነገረችኝ ቤት ዜሮ ዘጠኝ ዜሮ ሶስት ብዬ ነው
አዎ ዜሮ ገብቶኛል።
ሶስት አርባ አራት እሱ ላይ አወሩክ አይደለ አ ከላኩልክ በኋላ አውርተው ካለ አይደል ስም ተጽፏል አ አ ልንገርሽ እንትኑ እም፣
አንዴ አንድ ደቂቃ እሺ
ዲቦራ ዲቦራ ናት አ እሺ አ- አሳውቅልሃለሁ እሺ እዛ ላይ ትመልስልሃለች ትንሽ ጠብቀኝ ኦኬ እሺ